ጤና ይስጥልኝ። ኢቴ የበረራ መረጃ ማዕከል እባክዎ መረጃው
ትኬት ፈልጌ ነበረ ከየት ወዴት ነው የፈለጉት?
ከአዲስ አበባ እ፣ ሳውዲ።
ከአዲስ አበባ ሳውዲ
አዎ
ሳውዲ ሪያድ ነው የፈለጉት?
አዎ
እሺ፣ ደርሶ መልስ ነው መሄጃ ብቻ?
መሄጃ ብቻ።
መሄጃ ብቻ። ምን ለመች ቀን ሌሎት?
October አምስት October
five
ለአንድ ሰው ነው አይደል?
yeah
እሺ፣ አንድ ደቂቃ ያለን ዝቅተኛ ዋጋ በ Egypt Air ነው።
okay ስንት ነው?
ምን አሉኝ?
ስንት ብር ነው?
በ Egypt Air 45344 ብር።
በ Egypt ማለት ነው።
ምን አሉኝ?
ሌላስ?
ሌላ በ Ethiopian Airlines ቀጥታ በረራ አለ።
እም፣ እሱ 45587 ነው
October አምስት ማለት ነው።
ለ October አምስት አዎ።
እሺ ሌላ ድርጅታችን የሚሰጠው አገልግሎት የለም አይደል?
እ፣ ለጊዜው የዱባይ ቪዛ እንሰራለን። ከዛ ውጪ ቪዛ አልጀመርንም ከዱባይ ውጪ።
okay ሌላ scholarship ምናምን አታመቻችም?
አይ እሱ የለም።
okay፣ እሺ። ወደ
ምን አሉኝ?